hello ጤና ይስጥልን ቤስት ቤት
deposit አድርጌ ነበር ግን እስካሁን አልገባልኝም።
deposit አድርገህ ነበረ?
አዎ OK እሺ የ deposit text ኡን ላክልን እሺ በምን በቴሌግራም በቴሌግራም እኮ ላክኩ፣ አዎ።
ግን ማንም አላየም እስካሁን።
እሺ ማን ልበል ይቅርታ እሺ እ?
ማን ልበል ስምህን ቴሌግራም ላይ እ፣ ቴሌግራም ላይ አዎ እ፣ from
ማን አልከኝ from from ብሎ dot dot
ማንም እያወራ አይደለ
እ፣ from ብሎ dot dot ነው።
እሺ አንዴ ቆይ check ላድርግልህ ጠብቀኝ እሺ እሺ